አቤት ሄኖክ ጤና ይስጥልን። አቶ ኤፍሬም ኖት?
ናቲ ኤፍሬም ኖታ?
አ
ከዊፕላስ solution ነበረ የምደውልለው።
ከምን ከዊፕላስ solution የሚባል company ነው እና
እሺ company ያችን አሁን ላይ አንድ app develop አድርጓል እና app ኡ ላይም ከሀምሳ በላይ service ኦች አሉት። እነዛ service ኦች መካከል አንዱ ሲያጡ ሰርቪስ ነው እና ምን አይነት ክፍያ የለውም ማለት አፑ ላይ ኦንላይን ውይይት ማለት ነው እና እሺ ምን አይነት ክፍያ የለውም እና ከሆኑ ሬጅስተር እንዲያደርጉ ነበረ።
እሺ ማንኛውም እንትን ሴል ማድረግ ይቻላል። እሺ ሊንኩን ላክልኝ።
እሺ እሺ በቃ።